ዘርጋንት ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
Grand Stand IT Solution ነው።
አዎ ከ Afriwork Freelance ኢትዮጵያ ነበር የደወልነው።
እሺ።
በ system administrator vacancy ወጥታችሁ ነበር አይደለም?
አዎ አዎ June አስራ ሰባት ላይ አዎ።
እሺ፣ hire አረጋችሁ በእኛ platform አይ ገና process ላይ ነን።
short list ላይ ናችሁ።
አዎ ፊል filter ራት እያደረግን ነው።
እሺ፣ የሚያስቸግሮት ነገር አለ እኛም platform ሲጠቀሙ?
አይ በፍጹም ተመችቶኛል።
እሺ፣ የሚያስቸግሮት ነገር ሲኖር ይደውሉልን። እሺ፣ እሺ እሺ።
እሺ፣ መልካም ቀን።
thank you thank you እሺ።